hello ሰላም ጤና ይስጥልን ኤርሚያስ ነው ማለት ነው።
ከዊ ፕላስ ነበር ምደውለው የእኛን application አውርደህ ነበር?
ያው አብ- አውርጄ ነበር። አዎ፣ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚ ነው።
እሺ አንተ ያወረድከውን ዊ ፕላስ solution provider የሚለው አሽከርካሪዎቻችን የሚመዘገቡበትን ነው እና አዎ።
user የምትል አለች ዊ ፕላስ solution user የምትል አገልግሎቶቻችንን በግልጽ ያስቀመጠ ከሶስት መቶ ሀምሳ በላይ game ያለው እና አሸናፊ የምታደርግን referral code የምታገኝባት
okay እሺ።
እዛ ላይ register አድርግ እንደ በፊቱ ማለት ነው። በቃ ማውረድ ብቻ ነው ከአንተ የሚጠበቀው።
nice እሺ መልካም ቀን ይሁንልህ።
ለእናንተ እሺ